ጉዳይ አሟላለሁ በኮምፒውተር
እንደሚያስጠሩኝ ስራ ፈልጌ ነበር።
እሺ ሙሉ ስምዎትን ይንገሩኝ?
ሀኖክ ተረፈ
ማን አሉኝ?
ሀኖክ ተረፈ።
እሺ በዚህ ስልክ ቁጥር ነው የሚጠቀሙት?
አዎ እድሜዎት ስንት ነው?
ሀያ አራት
መስራት የሚችሏቸውን ስራዎችና ልምዶትን ይንገሩኝ?
ያው የቤት ጽዳት እና የቤት ምግብ
እህ እሺ የስንት ጊዜ ልምድ አለዎት?
ያው ብዙ አመት ሰርቻለሁ።
እሺ ስለ እኛ መረጃ ከየት ነበር ያገኙት?
ከእናንተ መረጃ ሰው ነው የጠቆመኝ።
እሺ የት አካባቢ ነው የሚኖሩት?
እኔ ወደ አሀት
እሺ ሙሉ መረጃዎትን ሞልቻለሁ። ነገር ግን ወደ ስራ ገበያው ለመግባት አንድ ጊዜ ወደ ቢሮ መምጣትና መመዝገብ ይኖርብዎታል። ቢሮአችን የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው። ምዝገባ የምናካሄደው ማክሰኞና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ነው። መቼ ይመጣሉ? ለመቼ ቀጠሮ ልያዝልዎት?
ማክሰኞ አርብ ነው ምን ነበር ያልኩት?
ማክሰኞና ሐሙስ።
okay ማክሰኞ እና ሐሙስ እሺ ሐሙስ እሺ ለሐሙስ ጠዋት ሁለት ሰዓት ተኩል ላይ ቀጠሮ ይዝልዎታለሁ። ከቀጠሮ ቀን ቀደም ብለን ደውለን የምናስታውሶትና አድራሻችንን የምንልክሎት ይሆናል። ከዛ በተጨማሪም የተለያዩ ስራዎችን ቴሌግራም channelላችን ላይ post ስለምናደርግ channelኡን እንዲቀላቀሉ linkኡን እልክሎታለሁኝ።
okay እኔ ያው ስልክ ተጠቃሚ አይደለሁም። ስልክ ሌላ ተፈን ስልክ ነው ያዝኩት።
አ እሺ እንደዛ ከሆነ ሐሙስ ጠዋት ሁለት ተኩል ላይ ይምጡ።
በቃ እሺ እሺ እሺ መልካም ቀን ይሁንልዎት ፋኖስ።
እሺ ለሁላችሁ